ቆይ እጠይቅልሃለሁ። ቆይ ሲስተር ምናምን ውጪ ምናምን ስለሆነች እስኪ ለወባ የሚሆን እንትን ካለ ምናምን ሄሎ።
ይበላል። ሄሎ ቴዲ እንዴት ነህ?
አለሁ ለእግዚአብሔር ይመስገን።
አለን እንትን ይሄ ኔትወርክ ሊሆን ይችላል እንጂ ኢንስታሌሽን አልቋል። ምን ታደርገዋለህ መሰለህ እ፣ ራውተሩን ይሄ ዋይፋዩን ሪስታርት አድርገውና አይ ኢንተርኔቱ እየሰራ ነው።
አዎ።
ቆያን ሪስታርት እየሆነ ነው የመጀመሪያው ሲ እሺ የስፒኑ ደግሞ አሁን መቁጠር ጀምሯል።
ጀመረ። እሺ thank you። እሺ እሺ እንትኑስ ካሽሩስ ልል- ልልክልህ ነው አባቴ። ተው እንጂ ተረጋጋ እንጂ።
እሺ እሺ ወንድሜ፣ እሺ እሺ እሺ